ሄሎ
አቤት ዋሽንግተን የህክምና ማዕከል ምን ልርዳዎት?
እ? ሄሎ
አይሰማም
አዎ
አይሰማም።
አዎ
ስልካችሁ ዜሮ ዘጠኝ ሀያ አንድ ስልሳ ሁለት አስራ ስምንት ዘጠና ዘጠኝ አይደለ?
ኧረ አይደለም ይሄ ነው ስልካችሁ። ለቀልድ ከሆነ የደወላችሁት ደግማችሁ ከደወላችሁ ወደ ህግ አካል ነው የምናስተላልፈው። መልሳችሁ እንዳትደውሉ።